ሄሎ ሄሎ፣ አቤት።
ዋሽንግተን ሕክምና ማዕከል ነው የምደውለው።
እሺ አምቡላንሱ ተልኳል እኮ እናንተ ጋር አትነጋገሩም እንደ እዛ
የት
አምቡላንስ ብላችሁ ነበር አይደለም?
ብለን ነበር እየጠበቅን ነውማ።
እኮ ተልኳል እኮ እናንተ ለምን አትነጋገሩም? እዛ ተልከናል እኛ። ወይ ሌላ ስልክ አለ የ- ሌላ የደወሉበት አረ የለም ይሄ ነው በቃ እየጠበቅኩ እኮ ነው። ይጠ- ጠብቅ አላልሽኝም እንዴ?
አይደለም ስልክ እኛ ስልከን ተደዋውለው እዛው እ።
already ወጥቷል አምቡላንስ።
ከወጣ እኮ አሁን እኛ ድጋሚ ይደውሉልዎታል
እኛ አሁን ይኸውልሽ already እዛ ቁጭ ብለን እየጠበቅን ነው እናንተን ማለት ነው።
ወይ ዶክተሩ ጋር ተነጋግረው እንደሆነ አላወቅኩም፣ ግን አረ በታሪክ አልተነጋገሩም አልተነጋገሩም።
በቃ አሁን ይኸው ወረ- ወጥተዋል ብላኛለች። አሁን ነ- ጠይቄያት እስቲ ወይ ትደውልልሃለች። ስልክን busy አታድርገው።
አረ እኔ ክፍት ነው ችግር የለም ምንም ጊዜ አይሆንም ችግር የለም። እሺ